ሄሎ
ሄሎ ጋደሴ ኦዬ
ከችብችብ መልስ እንደወልን እሺ
ፕሮዳክቱን የመለሱት መች ነው? ትላንት ነው።
ከትናንት ወዲህ ትናንትማ ወጥቶ ነበረ እና ከእንትን ከወጣ በኋላ ማለት ነው ከስቶ ከዛ መኪና ነበር ወጥቶ ተመለሰ። እናንተ ጋር መንገድ ላይ ተበላሽቶ ምናምን አለ እና ትናንት እየተቀነበረ ዛሬ ዛሬ መጣሉት።
አዎ ዛሬ ሲመጣሉት የተበላሸ ሆነቦት።
በጣም የተበላሸ የምር
ሁለት ጊዜ አልመጣሉትም ማለት ነው። አንዴ ብቻ ነው የመጣሉት።
አልደረሰም እኛ ጋር ከእንትን ወጥቶ እንደውም ሰው እናንተ በዚህ ሰዓት ደውዬ ነበረ እናንተ ጋር ደውዬ ወጥቶ ነበረ፣ ግን መኪና ተበላሽቶ ይቅርታ ነገ ይመጣል ምናምን ተባባለ። ሁለት አይደለም በመጣ
ስለዚህ ዛሬ ነው የመጣሉት።
ዛሬ ነው መጣ። ዛሬ መጥቶ ስናይ ነው እንትን አለ።
የ driver ኡን ቁጥር maybe ካስታወሱ ይነግሩኛል። ሰጠሁት ልጅ ችግር አለ።
ደውሉሉት ከሆነ ይስጡኝ ይስጡኝ ልጠይቅና ለነገ እንዲመጣሉት ላድርግ።
እሺ ቆይ ጠብቂ።
እሺ እሺ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ
ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ
ሰባ አምስት ሰላሳ አንድ በቃ ላዋራውና አስገባሉታለሁ ነገ ተቀያሪ እንድመጣሉት። እሺ እሺ።
አመሰግናለሁ።